ሄሎ አቤት ሰላም ጤና ይስጥልን ፍሬህይወት አዎ ከዊ ፕላስ ነበር ምደውለው የእኛን application አውርደሽ ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
በተጠቃሚነት እሺ የተመዘገብሽው ግን አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ እ ዊ ፕላስ solution user የምትላለች እሺ እሷን አውርደሽ እንደ በፊቱ register ስታደርጊ አሸናፊ የምታደርግሽን referral code እዛ ላይ ታገኛለሽ።
እሺ ከሶስት መቶ ሀምሳ በላይ ጌም ታገኛለሽ። እንዲሁም የምንሰጣቸውን አገልግሎቶች ምን ምን እንደሆኑ እዛ ላይ ማየት ትችያለሽ በደንብ። መልካም የስራ ቀን።
እሺ